ለከስተመር እንዳናግር ማርኩ
ሄሎ ሳህኑ አቤት ወይ ከፍላለሁ ብላለች። እሺ አዎ ተግባባን እኮ እኔ ነገርኳት ሎኬሽኑ ስለተቀየረ ነው የመጀመሪያ ያወጣው የአንቺ ሎኬሽን አትላስ ነው አልኳት በቃ እሺ እሺ ብርሃን እሺ እሺ